hello
hello ሰላም ጤና ይስጥልን ቤት ቤት
register ለማድረግ ነበረ በስልክ ቁጥር።
እሺ ቤት ቤት ቤት ቤት በሚለው link ኣችን ትገባና
እሺ ገብቼ password ጋር ነው ያልመጣልኝ። register የሚለው ስነካው እሺ፣ ከዛ?
አይመጣልኝ እ እ፣ ዘ- ስልክህን ዘጠኝ ብለህ ትጀምርና
እሺ ከዛ pa- password ን ደግሞ capital letter small capital ሌተር letter አ ስሞል ሌተር ካፒታል እ small letter እሺ symbol አ
ከዛ ቁጥሮች አድርገህ minimum ስምንት digit መሆን አለበት።
አጠቃላይ ማለት ነው ካፒታልም። እሺ አ እሺ እንደዛ አድርገህ ሞክረው።
እሺ እሺ መልካም